Hello ጤና ይስጥልኝ ችብችብ
አዎ ሰላም ነው።
ሰላም
እስከጣፎ አደባባይ እንትን delivery ያላችሁ እንዴ?
አዎ እስከ አዎ እስከ አደባባዩን ያልፍም አይደል?
አልፍም አዎ አናልፍም ዛሬ- አለኝ። ባለፈው መጥቶልኝ ነበረ። ከዚህ በኋላ ግን ያሰራል ምናምን አለኝ። በኦሮሚያ ትንሽ- ክልል አይሄዱም።
ትራፊኮች እ፣ ትንሽ እየቀጧቸው ስለሆነ አዎ እስከ አደባባይ ይመጣል። አ?
እስከ አደባባይ ድረስ ይመጣሉ።
አዎ location ኡን ላስተካክል ብዬ ነው። እሺ በቃ በቃ አስተካክሉትና ይመጣል። እሺ፣ እሺ፣ እሺ እሺ።
እሺ፣ መልካም ቀን